ሰላም ነው አለን አለን። ሰላም ነው።
እንትን check አድርጊልኝ ቲኬት አንድ የአትሌቲክ ቢልባኦ ጨዋታ ተቋርጧል መሰለኛ።
እሺ ቲክቶክ ትኬት ነው ካሸርኮ አዎ።
ንገረኝ።
እሺ አስራ አንድ አርባ አንድ
እሺ
አርባ አንድ ሰማንያ ሶስት
አዎ ሀያ አራት ሰዓት መጠበቅ አለብህ። እሺ እሱ ነው እስኪ ለቃው ድረስ።
እና እና እንትን አንድ team ጥሎኛል። አ?
አዎ refund bonus ይኖረዋል። አሁን ይሄኛው ከሀያ አራት ሰዓት በኋላ እሺ እሺ እሺ አባቴ እሺ፣ ስለደወልክ አመሰግናለሁ።
አመሰግናለሁ። መልካም ቀን